ሄሎ
ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልታዘዝ?
እ ብር እየቆረጠብኝ ዘጠኝ ሰማንያ አምስት በቃ ሁሌ ምን እኔ አልከውትም ብር እየቆረጠብኝ ማቋረጥ ነው።
እሺ እሺ እሺ፣ አንድ መስመር ላይ ጠብቁኝ። እሺ እሺ እሺ
መስመር ላይ ጠብቁኝ።
እሺ እሺ እጠብቃለሁ።
እሺ፣ ደንበኝነቱ ተቋርጧል።
ተቋረ- ዛሬ አቋርጦታል። ዛሬ ተቋርጧል።
unsubscribe አሁን ብዬው እኮ ነው። በቃ አዎ።
እየበላኝ እኮ በቃ እየወሰደብኝ። አ?
በቃ እሺ፣ ተቋርጦሎታል።
እሺ አመሰግናለሁ። እሺ።
አሜን። መልካም ጊዜ